ጤና ጤና ይስጥልኝ።
አሜን። አብ
ኤልሳቤት ጌታቸው።
አቤት
ሄላ አቤት እና ከአሪፍ ነበር የምደውልለት።
እሺ
ከዚህ በፊት ያመለከቱት ሁለት ሺ አምስት መቶ እና አንድ ሺ አምስት መቶ ብር እስካሁን እንዳልገባ በድጋሚ ያመልክተው ነበር።
አ
አሁን ስለተስተካከለ ለማሳወቅ ነው።
አልገባም። አሁን የምናቸውሽ እያየሁት ነው።
አሁን check አድርገውታል።
ይኸው እያየሁት ነው።
ከኪክ ቤት ግን መግባቱን አሳውቀውን ነበረ።
screenshot አድርጌ አሁን እልክልሻለሁ። አልገባም።
እሺ ደንበኛችን